እየጠራ ነው ላይ
ሄሎ
ሄሎ
አቤት ጤና ይስጥልኝ አብሮ ይስጥልን። አሁን ተደውሎልኝ ነበር እና እሺ አዎ አዎ
ነበር እና በዚህ ለማውራት አልተመቸኝም።
oh oh okay it's okay ምንም ችግር የለውም። ያው በእኛ በቻፓ በኩል ነው ክፍያ የተፈጸመው እና በቻፓ በኩል ክፍያ የፈጸሙ ደንበኞች ደርሷቸዋል፣ አልደረሳቸውም መታወቂያውን የሚል ሪፖርት እያደረግን ነበርና ያልደረሳቸውን ለሚመለከተው አካል ሪፖርት ለማድረግ እኛ የክፍያ መፈጸሚያው ላይ ብቻ ስለሆነ የምንሰራው እሱን check እያደረግን ነበር። ለዛ ነው አዎ አልደረሰኝም። ከስልክ ቆይቻለሁ። ሁለት ወር አልፈልች May ሀያ ስምንት ነበር የከፈትኩት።
አዎ እዚህ ጋር ያሳየኛል May ሀያ ሰባት አዎ May ሀያ ሰባት አዎ። እና ብቻ እስክ- እነሱን ትላንት ደውያቸው ምንም ስላላሉ ብቻ ሁሌ ደውላለሁ ጠብቅ ነው ያሉኝ። ሲል ምንም የደረሰኝ አዎ የለም። ብቻ የሰው load ስላላቸው እሱም ይሆናል። አሁን በእኛ በኩልም እስቲ መሆን የሚችል ነገር ካለ እኛም ሪፖርት እናደርጋለን እንዳልኩ ክፍያ መፈጸሚያው በዚህ በኩል ስለሆነ እ- ለዛ ነው እኛ እየደወልን ያለ ነው።
ከዚህ በኋላ ምናልባት በአስራ አምስት ሊሆን ይችላል። በጣም ስለሰለቸኝ ማለት ነው።
አይታወቅም አሁን ምን ያህል ቀን ነው የሚለውን እኛ አሁን specific የሆነ ቀን አልነገ አልነምና ለዛ ነው ሰማንያ አምስት ሰላሳ ስድስትን እንሰጣለን ለሰዎች እንደ አሁን እርስዎ ደውሎ ነበረ በዛ ቁጥር እየደወሉ check ያድርጓቸው።
እሺ፣ እሺ፣ አመሰግናለሁ።
እሺ መልካም ቀን።